ሰላም ጤና ይስጥልኝ። ቤት ቤት በኩል ልርዳው
እንትን ነበር ትኬት ነበረኝ።
እሺ፣ cashier code ኡን ይንገሩኝ።
አስራ ሶስት ሰማንያ አራት አስራ ሶስት ሰማንያ አራት አስራ አምስት ሰማንያ አንድ አስራ አምስት ሰማንያ አንድ እሺ፣ አንዴ ጠብቅኝ። አንድ የተራዘመ ጨዋታ ስላለ ሀያ አራት ሰዓት መጠበቅ አለብዎት።
የመጀመሪያው ነው።
አይደለም እ የመጀመሪያው lost ነው። ኒውካስትል ከዌስተርን ዩናይትድ የሚለው የኮርሊ ከስፔኒሞር የሚለው ጨዋታ ተራዝመዋል።
okay፣ እሺ፣ እሺ፣ እሺ፣ መልካም ቀን። እናመሰግናለን።
እሺ።